ሄሎ
አቤት አቤት።
አቤት
የሆነ ቴክስ ገብቶ በዚህ እንትን እ እ ኤስኪው ማለት የምን አገልግሎት ነው?
ኢትዮ ቺክን ነው message ገብቶልን
አዎ አዎ አ፣ መቼ ላይ
አዎ ባህል ጤና ምናምን
አዎ እ፣ ስለዚህ ክፍያ ፈጽመህ ነው አይደለ ክፍያ ከፍ- ከፍለሃል አይደለ
እ እ እ?
ክፍያ ከፍለህ ነው እ፣ ዶሮ አዘህ ነው
ዶሮ
አላዘዝክም ሄሎ
ወይ ወይ አላዘዝኩም አሀ የዶሮ ባለስራ ማሰራም አንተ ስልክ ቁጥር ንገረኝ እሰራለሁ። ማለት የድርጅቱ አባል ነኝ እሰራለሁ።
አሀ ግን አሁን አላዘዝክም
አዎ ዶሮ አላዘዝኩም።
ስምህን ንገረኝ እንጂ
ክብሩ
እ፣
ክብሩ ሀቴ
ክብሩ ሀብቴ ስልክ ቁጥርህን ንገረኝ
ይህ አሁን በደወልኩ አዎ ስለማይታይ ነው ንገረኝ እስቲ ሄሎ